ጤና ይስጥልን ቤስት ቤት
hello ጤና ይስጥልን ቤስት ቤት
ቅድም ደውዬ ነበር አልሆነልኝም። password ለመቀየር የነበረው
ምንድን ነው ያልሆነልህ?
እንትን password code አልካለህ። አሁንም አዎ እኮ እሱን አሳውቀናል ለ provider ኦቹ። እሺ የብዙ ሰው እንደዛ ጥያቄ መጥተው እ አሳውቀናቸው እነሱ እስኪመልሱ ነው ያስተካክሉታል። ይታገሱን። እሺ አ፣ ትንሽ ይቆያል።
አዎ ሊቆይ ይችላል። ጽፈንላቸዋል። እስኪመልሱ እየጠበቅን ነው።
እሺ